ጤና ይስጥልኝ። ዘዴ አብሮ ይስጥልኝ። ሰላም እንዴት ሌላው እንትን ነበረ አንድ ዊዝድሮ በዚህ ስልክ አድርጌ ነበረ አምስት ሺህ ብር ኮንፌርም ብሎ ነው የቀረ እና ሊሚት አግዶ የነበረ ኢንቫሊድ አማውንት እያለ ሁለቱም ሳንቲምም ቻፓም ሊሚት አግዶ ነበር ወይ ወደ ሌላ ቤስት ቤት ትገለብጭልኛለች እዚህ ጋ ያለውን አይ መገለጽ ሳይሆን check ላደርገውና limit ካለ confirm ብሎ ከመጣልኝ confirm ማድረግ እንችላለን። ችግር የለም።
confirm ማ እንትን ብሏል አምስት ሺውን confirm አድርጊልኝና በተረፈ ግን በቃ withdraw ማድረግ አልችልም። limit አግዶኛል።
ማለት zero zero ነው የሚልክ invalid amount ነው የሚል
በዚህ ሳምንት ምን ያህል ብር አውጥተሃል?
መቶ ሺህ ብር ምናምን ስለደረሰ ነው እሱማ
በቃ እንደዛ ስለሆነ ነው ወይ account ህ upgrade ይደረጋል። ነገ ነው ግን የሚደረገው። account upgrade መደረግ አለበት።
upgrade ይደረጋል። ገብቶኛል። ግን ወይ ወደ ሌላ ማዛወራት ሲሆን ወደ ቤስት ቤት ቁጥር ልንገርሽ እና እዚህ ጋር አይ ያለው አልችልም እኔ upgrade እንዲደረግ እነግርልሃለሁ፣ ግን እኔ ማድረግ አልችልም።
እሺ፣ የኛውን confirm አድርጊልኝ።
አድርጌልሃለሁ እሱ እሺ
እሺ